ሰላምታ ስተዋት አላነጋገርኳት ባይኔ ብቻ ያየ ኋላ ምትወደድኳት ጀርባባ ወጣት ናጻት በቁም ነገር እሷም ቃላይ ወጣት እኔም አልናገር አይኔ ተወርውሮ በአይኗ ላይ ካረፈ ድፍን ዓመታችን መጋቢት አለፈ። እርምላምቱ ዘመድ ወዳጆቼ አይን አፋር ሆኛለሁ አይን አፋር አይቼ ሰላምታ ስጠዋት አላነጋገርኳት ባይነ ብቻ ያየሁ አንድ ዓመት ወደድኳት። ወደ ስራም ስትሄድ ከስራም ስትወጣ በደጄ ታልፋለች ጸበሩን ገላምጣ አዙሬ ከቆንቆኝ ፊቴን ወደ ፊቷ ድንገርገሪ ናታ ሊያረማመድ ስንቷ ቀረመላምቱ ዘመድ ወዳጆቼ አይን አፋር ሆኛለሁ አይን አፋር አይቼ ሰላምታ አልሰጠኋት አላነጋገርኳት ባይነ ብቻ ያየሁ አንድ ዓመት ወደድኳት። እንደምትወደኝ አልጠራጠርም። ስትሄድ ብቻ ዋናው ሰው አታስከትልም። ቃላት ተለዋውጠን አስቃኝ ባልስቅም ምትን ፈገግታዋን ደብቃኝ አታውቅም። ኧረ መላምቱ ዘመድ ወዳጆቼ አይን አፋር ሆኛለሁ አይን አፋር አይቼ ሰላምታ አልሰጠኋት አላነጋገርኳት ባይነ ብቻ ያየሁ አንድ ዓመት ወደድኳት ባይነ ብቻ ያየሁ አንድ ዓመት ወደድኳት ባይነ ብቻ ያየሁ አንድ ዓመት ወደድኳት ባይነ ብቻ ያየሁ አንድ ዓመት ወደድኳት ባይነ ብቻ